ስትሮጪው ስታሮጪ ወይ ስታንገላች በታገስጋሴ ይመጣል ወዳንቺ ይመጣል ወዳንቺ ወይ ማንሰ አልሆንኩኝ ወይ ከፊት ያልሆንኩኝ ሆዴ ወይ ከፊት ያልሆንኩኝ ቀረሁኝ ከአንዱ ሳልሆን ወይኔ እያልኩ ልቤ ስታሮጪው ስታሮጪው ወይ ስታንገላች ልቤ ስታሮጪው ስታሮጪው ወይ ስታንገላች በታገስጋሴ ይመጣል ወዳንቺ ይመጣል ወዳንቺ
ንዴተኛውን አንማ ከቤት ሳለው አልበቀርማን ለን የትሰለሰለው የእድሜ ልካዘነው የገባው በሳቤ መሳሳቱን አምናን ጥፋትነው እርሳውን ክባርገው ሰው በጨቀንከው እኔ ክሳለው በጥሬ በደና በሰው ስቃኝ ሽቴ መጨከን ገሆብኝ በዚያው ነው ያለኝ የቴ ከሳም የለብኝ እንዲኖራሉ የቴ ለካስ ይለያዩ በእኔም ላይ ጽንቷል የቴ ጠልቋል ስቃዩ ውዴ ካልተቀከብኝ ውዴ ካልተቀከብኝ ልዩ ፍቅር አለብኝ ጸጸት ካወቀስ ልብሽ ጸጸት ከገባው ልብሽ እኔ የማልጨከንኩብሽ ውዴ ካልተቀከብኝ ውዴ ካልተቀከብኝ ልዩ ናፍቆት አለብኝ ጸጸት ካወቀስ ልብሽ ጸጸት ካወቀስ ልብሽ እኔ የማልጨከንኩብሽ
አይረሳምና ትዝታ ናፍቆት መልሰን መላልሰን እንሆን እንደሱ አይረሳምና ትዝታ ናፍቆት መልሰን መላልሰን እንሁን እንደጥንት አይረሳምና ትዝታ ናፍቆት መልሰን መላልሰን እንሆን እንደሱ አይረሳምና ትዝታ ናፍቆት መልሰን መላልሰን እንሁን እንደጥንት
አዎ የኔ ድካም አዎ የኔ ድካም ድካም አዎ የኔ ድካም ልፋት ከንቱ ነው በእናትህ ልቤ ስታሮጪ ስታሮጪ ወይ ስታንገላጪ ልቤ ስታሮጪ ስታሮጪ ወይ ስታንገላጪ በሀሳብ ግስቃሴ ላይ ይመጣል ወዳንቺ ይመጣል ወዳንቺ ወይ ካንተ ዋለንኩኝ ወይ ከፊት ያልሆንኩኝ ወደ ወይ ከፊት ያልሆንኩኝ ቀረው ወይ ካንዱ ሳልሆን ወይኔ እያልኩ ልቤ ስታሮጪ ስታሮጪ ወይ ስታንገላጪ ልቤ ስታሮጪ ስታሮጪ ወይ ስታንገላጪ በሀሳብ ግስጋሴ ላይ ይመጣል ወዳንቺ ይመጣል ወዳንቺ
እንደገና ለናና ይሉት ስታ ባይነት ዞራራ ያለፈው ሁኔታ ምንም እንዳልሽለው ጎናርፎ እንደተኛ ቀሳ ተለይቶና ሁለተኛ እርሳ በለዋደን ደርሶበት ባባ ቅርመቢ ሳደርስ ውረጥማ ይባ ዋጋስ ለኢሽቲ ስትርቂ ከሆኒ አይደላይ ብለሽቲ ሰጠሽ ከጎኒ ጓዙን ጉድጓዙን እቲ ጭኖ ከሳቤ ወዳለሽበት እቲ ይመጣ ልቤ ወደ ካልተቀከብኝ ወደ ካልተቀከብኝ ልዩ ፍቅር አለብኝ ጸጸት ከገባው ልብሽ ጸጸት ካወቀስ ልብሽ እኔ የማልጨከምኩብሽ ወደ ካልተቀከብኝ
ጸጸት ካወቀስ ልብሽ ጸጸት ከገባው ልብሽ እኔም አልጨከንኩብሽ ይረሳምና ትዝታ ናፍቆታይ መልሰን መላልሰን እንሆን እንደሱ አይረሳምና ትዝታ ናፍቆቱ መልስም መላልሰን እንሁን ለጥንቱ ይረሳምና ትዝታ ናፍቆታይ መልሰን መላልሰን
አይረሳምና ትዝታ ናፍቆቱ መልስም መላልሰን እንሁን ለጥንቱ